हॅलो
हॅलो मोट्टे
वोय गाबो नाही
ते गाबो येवल्ले ዛሬ ችግር የለውም እኔ ስላለው ዛሬ ቢሮ አልመጣሁምና በቃ አትምጣ እሺ
እሺ እሺ እኔ እኮ ግራ ገብቶኝ እኮ እስካሁን ሳልወጡም እኮ ሲተሻሹ ተዋቸው ተዋቸው ዛሬ እኔ ራሴ ስላለው ዛሬ
ሌላ ሌላ ሰው ይተካል ተብሎ ዝርዝራችን ሌላ ሰው በእንትን በመዓዛ ምትክ ይተካል ተብሎ በቃ ሊተኩ ነበር አጡ መሰለኝ። እስካሁን ድረስ አልወጣ ነው። ለዚያ እኮ ነው ምልክት ያደረኩልህ። ብቆይ ችግር ለዚያው የለውም። አል- እንዲቆዩ እንዲቆዩ ንገራቸው ልልህ። በቃ አንተ አልመጣህም? በደህና ነው?